ረስተውኛል ያልኩት ወዳጄ ቅርብ ነው ቅርብ ነው አይኖቼ ሲበሩ ተመለከት ፍቅር ነው ፍቅር ነው ልቤ ሞቴ እፎይ ከእንግዲህ በእውነት ኢየሱስ ንገስ ንገስ ንገስ ረስተውኛል ያልኩት ወዳጄ ቅርብ ነው ቅርብ ነው አይኖቼ ሲበሩ ተመለከት ፍቅር ነው ፍቅር ነው ልቤ ሞቴ ሞቶይ ክብዴ ከእውነት ኢየሱስ ንገስ ንገስ ንገስ ብርታትና ጥበብ በውስጤ ሞልቶ አቆሞኝም ሳለ ሕይወቴን መርቶ ሲያሸጋግረኝ ወጀብ ንፋሱን መቸብቶኝ ነበር ከእኔ ጋር መኖሩ ረስቶኛል ያልኩት ወዳጄ ቅርብ ነው ቅርብ ነው አይኖቼ ሲበሩ ተመለከት ፍቅር ነው ፍቅር ነው ልቤ ሞቴ ሞቶይ ክብዴ ከእውነት ኢየሱስ ንገስ ንገስ ንገስ ሕይወትን በሚሰጥ ፍቅር በሞላው ድምፅ በሰማዩ መናነቴን ሊያለት ወደ እረፍት ውሃ መንገድ እየመራ ጠጣ መንፈሱን ቆምኩኝ በተራራ ረስተውኛል ያልኩት ወዳጄ ቅርብ ነው ቅርብ ነው አይኖቼ ሲበሩ ተመለከት ፍቅር ነው ፍቅር ነው ልቤ ሞቴ ሞቶይ ክብዴ ከእውነት ኢየሱስ ንገስ ንገስ ንገስ ኃይሉም ብዙ ሲሆን ጠላቶቹ ዋሽተው ነፍሴን ሊያዳክሙ ሊገድሏት ሽተው ቀሌት በንዝነዛ ደጆቿን ሲያደቡ አዳናት አምላኬ ነችና ገንዘቡ ረስተውኛል ያልኩት ወዳጄ ቅርብ ነው ቅርብ ነው አይኖቼ ሲበሩ ተመለከት ፍቅር ነው ፍቅር ነው ልቤ ማረ እፎይ ከእንግዲህ በእውነት ኢየሱስ ንገስ ንገስ ንገስ ረስተውኛል ያልኩት ወዳጄ ቅርብ ነው ቅርብ ነው አይኖቼ ሲበሩ ተመለከት ፍቅር ነው ፍቅር ነው ልቤ ሞተ እፎይ ከእንግዲህ በእውነት ኢየሱስ